ምን ሆነ እሱ መቶ ሰጥልን ቺፕቺፕ እባክዎ ምን ልርዳው?
ሰላም ሰላም አለንማ።
እ ማለት ትናንትና ነበረ ያዘዝነው እና ዛሬም አዘናል። መቼ ነው የሚመጣው?
ትላንት ያዘዙት ዛሬ ነው የሚመጣው። ዛሬ ያዘዙት ነገ ነው የሚመጣው።
okay ስንት ሰዓት?
ዛሬ የሚመጣበት እ የትናንቱ ማለት ነው ስልክ ቁጥሮትን ይንገሩኝ። ቆይ እንዴ አስራ አንድ
ዘጠኝ አስራ አንድ
ሀምሳ ሁለት ሀምሳ ሁለት
ሰባት አስራ ሰባ ስድስት አስራ ሰባት
ሰባ ስድስት አስራ ሰባት ነው ያለው
አስራ አንድ ሀምሳ ሁለት ሰባ ስድስት አስራ ሰባት መሰረት okay ስልክ ቁጥር ለውጥ ይደውላሉ። driver ኡ ምን ላይ እንደደረሰ check ያሉ
እሺ
ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ስልሳ ዘጠኝ
እሺ ከፋችሁ ስልክሽ ዜሮ ዘጠኝ ስልሳ ዘጠኝ
ስልሳ ዘጠኝ ዜሮ አንድ
ዜሮ አንድ ሰባ አራት ስልሳ
ሰባ አራት ሰው አዎ እየደወሉ ያው መከታተል ይችላሉ።
እሺ አመሰግናለሁ።
እሺ መልካም ቀን።
እሺ